ሄሎ
ሄሎ አፍሽ
አቤት ሰላም ነው? ሳሚ ነኝ።
ሳሚ ሳሚ እንዴት ነህ አለን አለን አለን አለን ሳሚ ሰላም ነው አለን አለን እንዴት ነው?
አለን አለን schedule አለን ዛሬ አዎ ላስታውስ።
አይ አለን ready ነን ስንት ሰዓት ነው የምንገናኘው hello ሄሎ ሳሚ ሄሎ ድምፅ አይሰማም ሄሎ